ለሰላም ጤና ይስጥልን በስት ቤት ምንድን ነው በስቲ ቤት በእናታችሁ ምንድን ነው ሰው ድር ሳወጣ እንዴት ነው እናንተ እናንተ ምንድን ነው በስቲ ቤት ደግሞ ጾም ነህ?
አዎ አላወጣም አለኝ ልጁ አሁን አንድ ልጅ ሀያ አምስት ሺህ ብር ተጫወ አልተጫወትክበትም ያለኝ እኔ ደግሞ አልተጫወትኩም ማን ነው እሺ ማለ ክታብ አምጣ እያለኝ ነው እ
ልጁ ክታ አንድ ልጅ ሀያ አምስት ሺህ ብር አልተጫወትኩም ክታብ አምጣ እያለኝ ነው ማን ነው እሺ የተጫወትብኝ እንዴት ነው እሺ እኔም አልተጫወትኩበትም ከወያ account ህን የሚያውቅ መሆን አለበት። አ?
account ኤ አሁን ለምሳሌ ስጠይቀው ስመረምረው ስመረምረውና እኔም የራሴ ስገባ የእሱን እኔ ብዙ ነው የማውቀው እኔ ራሴ የሰማሽ ነው። አሁን ሳየው ምንም እዛ ላይ የሚያሳይ ነገር የለም። የኔ account found ያደረገ ሰው የለም። እንዴት ነው እሺ? እኔ ከእናንተ ነው ሀያ አምስት ሺህ ብር የምፈልገው ስንት ብር?
ሀያ አምስት ሺህ ብር።
ቆይ ጥያቄ ምንድን ነው? ከ account ኤ ላይ ጠፋ ነው ወይስ?
አዎ አዎ፣ ከ account ኤ ጠፍተዋል ሀያ አምስት ሺህ ብር
እሺ ቆይ አንዴ።
እንደ ምንድን ነው ቆይ እንደዚህ እኔ ነው ዛሬ ቤት ደግሞ መሰለህ?
አዎ ዘጠኝ አስራ አምስቱ ነው። አሁን ደግሞ ያ ሁላ ተቸግረን አንድ ሚኒ ሁላ ምናምን ብር ተበልቶብን እንደገና ደግሞ በሀያ አምስት ሺህ ብር እንክሰር እንዴት ነው? እሺ ቆይ
ጾም ይሄ እኮ ማለት ነው። አሁን ደውለህ ነበር ቅድም
አዎ ተጫውቶብህ አንድ ልጅ ተጠራጥ አ- አንድ ልጅ ተ- እንደ ተጠራጠርክበት ሲጠይቀው እኔ አይደለሁም ማላ የማለ ነው ብሩ አውጥቶ ብሩ ወጥተዋል እንጂ ምንም የተጫወተበት ነገር የለም። ማንም የተጫወተበት የለም።
ይኸውልህ ወጪ አድርገህ ከሆነ መቼ እኔ ነው?
አላደረኩም። አሁን ዛሬ ጠዋት
እ እስከ ትናንት ማታ መቶ ሀያ አምስት ሺህ አንድ ብር አንድ ቆይ።
ነበረኝ። Hello Hello ጾም
አዎ፣ አቤት በአንተ account ነው የተጫወተው። አሁን ለምሳሌ በአንተ account የተጫወተውን ሰው ማወቅ አንችልም እኛ።
እንዴት ነው የተጫወተው? ነው ስንት ሰዓት ስንት ሰዓት ነበረ ሰዓቱ? አሁን ሰ- የተጫወተበት ሰዓት የምትለኝ ሰዓት የለም።
አንተ የት አለ?
ት- ትናንትና withdraw እያደረክ ነበር አይደለ?
ማታ አዎ፣ እ
ሀያ አምስት ማታ ሺህ ብር ስንት እዛ ላይ አወጣ? ስንት ስንት ብር አወጣ ትናንትና?
እኔ ትናንት withdraw ያደረኩት እ እዛ ላይ አያሳይሽም። withdraw ያደረኩት ዛሬ ጠዋት ነው።
confirmation እየተሰጠልኝ ብዙ ነው።
እሺ። አሁን መጨረሻ እ፣ ስንት ነው መጨረሻ? ወደ ትናንት ማታ የተደረገው ስንት ነው?
ትናንትና ማታ አስር ሺህ
እሺ አስር ሺህ አስር ሺህ አስር ሺህ የትናንትና እሺ።
transaction ኦችህ ናቸው እነዚህ እንዳለ ማለት ነው።
እሺ በብዛት በቃ ትናንትና አስር ሺህ አ።
አስር ሺህ ሀያ ሺህ ሀያ ሺህ ድሮ እያደረክ አሁን ነበር።
ፊዓን አልሐምዱሊላህ አዲያ ደም ፊዓን
አምስት ሺህም አድርገሃል፣ ሁለት ሺህ አድርገሃል፣ አስር ሺህ አስር ሺህ ደግሞ ብዙ ጊዜ አድርገሃል
والله سمج አይደል?
ምን አለ ትናንት ስንት ነው?
ብዙ ጊዜ አስር አስር ሺህ ብር፣ አምስት ሺህ ብር፣ ሁለት ሺህ ብር፣ ሀያ ሺህ ብር ሁለቴ አድርገሃል እሺ አይደል?
እሺ አስር አስር ሺህ ብር በጣም ብዙ ነው።
እሺ ሳ- ትናንት ማታ ነው የምልሽ። ጠዋት የገባልኝ ዛሬ ጠዋት ዛሬ ጠዋት
አ እኮ ማታ withdraw ያደረግከው ማለት ነው አ እኮ አሁን እንዳለ ይኸውልህ፣ ት- የትናንትና ነው በጣም ብዙ transaction ያለ ማታ ማታ አሁን ሀያ ትናንት ሺህ ማታ ብር revert አድርገኸው ነበረ
yeah እሺ ወደ ቤት ቤት account መልሰው ነበር። ከዛ አስር አስር ሺህ ብር ብዙ አውጥተሃል። ስምንት ሺህ ሰባት መቶ አውጥተሃል ሜ ዛሬ ማታ ነው የምልሽ። ሳም- ዛሬ ማታ
እ ትናንት ማታ ትናንት ማታ ስንት ነው?
ትናንትና ማታማ ብዙ ጊዜ ነው ያልከው እና መጨረሻ ላይ አስር ሺህ ብር
እሺ አሁን ያልገባልኝ ያለ እዛ ላይ confirmation የለም ያልተሰጠ እንዳላችኋለሁ እሺ ያልገባሉ እሺ የለም።
እሺ አጥራ አንቺ ወሬራ እንዳታድርጊ። እኔ የምፈልገው ነገር ልጠይቅሽ በቃ እሺ ዛሬ ዛሬ ዋ አንቺ ላይ የቀረ ብር ንገሪኝ። አካውንቴ ላይ የቀረ ብር እሱ እሱ ብቻ ንገሪኝ። ይቅርታ